ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ አዴ
ጤና ሄሎ ይስጥልኝ።
ጤና ሰማሁት።
ይስጥልኝ።
ከ BGI ኢትዮጵያ ነው የምደውልልዎት።
እሺ ሄሎ እ፣ ሰባ ደረጃ ሆቴል ኖት? ደንበኛ አዎ ነው ነው
አድ- አዲሱ የ BGI የመለያ ቁጥር ደርሶታል በአጭር የጽሁፍ መልእክት።
ምን አሉኝ
አዲሱ የ BGI የመለያ ቁጥሮት ደርሶታል።
አይ ምን በሚል ነው የሚላከው እንትን ነው የሚልከው ከ BGI የሚላከው እኮ BGI ብሎ ነው የሚልከው እንዲይዙት እ
ምናልባት ካልደረሱት እንድነግሮትና እንዲይዙት ነው።
አዎ አይ እኔ አይ- አይደርሰኝም እሺ ልንገሮት፣ የያዙት።
እሺ ቆይ አንዴ እሺ
እንግዲህ ከዛ- የለሽም ክሪፕቶ ይዘሻል? ሄሎ መስመር ላይ ነኝ። ልንገሮት እሺ ንገረኝ። እሺ ሀምሳ አንድ አስራ አንድ አይደለም ሀምሳ አንድ ሀምሳ አንድ እሺ ሰባ ሶስት እ ሰባ ሶስት
ሰባ ሶስት አርባ ስምንት አርባ ስምንት ዜሮ አንድ ዜሮ አንድ እሺ ይሄ አዲሱ የመለያ ቁጥሮት ነው። መልካም ቀን ይሁንልዎ።
እሺ thank you